ነው መሰረት ነው የምንዘዝ መስ እንዴት ዋልሽ? ሚኪያስ ነው።
ሚኪያስ እሺ ሰላም ነው።
ሶስተኛ ኦርደር ሶስተኛ ኦርደር ይዞ ነበር እና እንዲወጣ ላይ ነው ሶስተኛ
እሺ ኦርደር ነበሩ ንገረኝ።
እሺ እሺ እንዴ ኦርደር ነበሩ አስራ ሶስት ሰባ አስራ ሶስት ሰባ አይ እሺ አንዴ ጠብቀኝ ሚኪያስ። ሌሎቹ ያልካቸውን ትነግረኛለህ? ሁሉ እሺ እሺ እሺ እ አስራ ሶስት ሰላሳ ሶስት አስራ ሶስት ሀምሳ ስድስት አስራ ሶስት ሰላሳ ሶስት አስራ ሶስት ሀምሳ ስድስት እሺ ሰላሳ ሶስት እና ሀምሳ ስድስት አይደል?
አዎ አዎ እሺ እሺ አንዴ ጠብቀኝ። ከመቀት ላወር ያሉ ነው እንዲወጣ ፈለግኩ ሚኪያስ አዎ አዎ አዎ
አስራ ሶስት ሀምሳ ስድስቱ ከየት ወዴት ነው የሚሄደው?
አስራ ሶስት ሀምሳ ስድስት ሞሊ ሀያ ሁለት
ሞኔ ብርሃኔ መለለ አቤሎ ይሄኛው ከመስቀል ፍላወር ጌቱ ኮመርሻል ምግብ ቤቱ ከኬ ከ KFC መስቀል ፍላወር ነው የሚለው እዚህ ላይ የተሞላው አምስት ደቂቃው